ሰላም ጤና ይስጥልኝ። አቶ ብሩክ ለማ ከዊፕላስ ሶሉሽን ድርጅት የትራንስፖርት አገልግሎት ነው የምደውለው።
ማን ማን አልሽኝ?
ዊፕላስ ሶሉሽን
እሺ የትራንስፖርት አገልግሎትና ለአሽከርካሪዎች ለየት ያለ ነገር ይዘን መተናል።
መለረሽ ላል እሺ እ፣ ለሀሳባችን እንድነግሮት ነው እና እንዲመዘገቡ ነው በኛ ሆይ አይ እኔ አቁሜያለሁ።
ማሽከርከር።
አዎ እሺ እሺ፣ አመሰግናለሁ።